Az yapıyorsun.
hello hello ታማ ወዬ
የአዜብስ አንተ ጋር ነው እንዴ?
ማን አዜብ ለቡ ሙዚቃ ሰፈር
አዜብ የሚላል እንዴ? የለም የለም፣ አዜብ የለም። አዜብ አልተጫነማ። ድንገት በሌላ በሌላ ስም እንዳይሆን እንጂ እኛ አሁን እዛው ነን፣ ሙዚቃ ቤት አካባቢ ነን። ካለ እንደውላታለን።
አዎ ደውሉላት። ነገ መቀበል አልችልም። ባ- በእናንተ ነው ግን የገባው ስም ይሄ በታመነ በሚለው ነው የገባው።
እኔ አምስት order አልጫንኩኝም፣ መኪናው ከአቅሙ በላይ ስለሆነ አምስት order ያልጫንኳቸው አለ።
አምስት okay። የአዜብ ነው ማለት ነው አምስቱ።
ከላይ ስንተኛ ላይ ናት? እስኪ ንገሪኝ። እሷ ምን?
app- የሚያሳይሽ app ኡ
app- application ኡማ ለቡ ሙዚ- ሙዚቃ ሰፈር እኮ ሙዚቃ ስንተኛ order ላይ ናት ነው የምልሽ። ቢያንስ drop ኡ ስንተኛ ላይ ነው የሚለውን እሱን አዎ።
ያሳይሻል።
ትላንት ተመልሶ ነበረ። ከዛ በአንተ ነው ዛሬ ሙዚቃ ሰፈር የተጫነው።
ትናንት ተመላሽ አልተጫነም፣ እኔ ጋር PDF ማለት ነው ወርዷል።
okay። አዜብ የሚል የለም። ሽንኩርት፣ አዜብ የሚላል እስኪ order ላይ እስኪ wait ምን ይሄድ ቲማቲም፣ አቮካዶ፣ ቢሮ ነው ካሮት የደወለችው። ቆይ አይተን እንደውልሽ ወይ ስል እሺ ደውሉኝ፣ ምና ቶሎ ብላችሁ እሺ፣ ልደውልሽ።
እሺ